አሁን ወላይታ እ
ሄሎ ሄሎ፣ ቆይ አንዴ።
ወይ ሰላም ነው ተስፍሽ?
ወይ እንዴት ነህ? ሰላም ነው በረከት?
ደህና ነኝ እግዚአብሔር ይመስገን። እንዴት ነህ?
አለን አለን አለን።
እሺ
ይሄ shop three ላይ ቅድም ለካ አንተ ነበርክ ስታወራ የነበረ።
አዎ አዎ
shop three ላይ እሺ የሆነ ሰዓት ላይ ልጁ ወደ positive ሶስት ሺህ ምናምን ነበርና አዎ
ወዲያውኑ ደግሞ በአስር በአምስት ደቂቃ ውስጥ ይሁን ምናምን ወዲያውኑ negative ውስጥ ገባ። ምንድን ነው እዛ shop የሆነ የቀጠረው ልጅ አለ ተጫውቶት ይሁን ምን ይሁን እስቲ ያጣራልኝ አለኝ። ይሄ ደግሞ ቲኬት እና turnover የምለው ቲኬት ላይ እኛ ለማየት ስንፈልግ እንደ በፊቱ አይደለም፣ stuck ያደርጋል ምናምን አያሳይም
ምን ምን እንዳይልን የፈለከው በረከት?
እኮ። ይሄን አሁን ዛሬ ከፍተኛ አሁን ለምሳሌ ከፍተኛ እስከ አንድ ሺህ ብር ምናምን አስይዞ የተጫወተ ካለ ምናልባት አሁን ቅድም ያንን የላኩልህ አጣር- ትልቁ ትኬት እሱ ነው። ዛሬ ዛ በሐዋሳ ቤሌ ሐዋሳ ሶስት የሚለው ላይ አ ትልቁ የተቆረጠው በስድስት መቶ ብር ነው። ትልቅ ትኬት በስድስት መቶ ብር ነው በስድስት መቶ ነው። በአምስት በአምስት መቶ አለ፣ አንድ ሁለት አለ፣ ከ- አንድ አዎ።
አምስት አለ፣ አ ሶስት መቶ ሁለት መቶ እያለ የሆኑ ትኬቶች አዎ፣ አሉ።
okay።
አጠቃላይ የተቆረጡ ትኬቶች ልላክልህ፣ ትልልቆቹ እንዳለ አ screenshot አ አድርጌ ልላክልህና ደምራቸው ስንት ብር እንደሚሆን በቃ እሺ እሺ እሺ እሱን ላክልኝ እሺ